ጤና ይስጥልኝ ሁሉ ስፖርት ባኮም ልርዳዎት?
በዚህ ቁጥር በኦንላይን ለመጫወት ስሞክር ማለት ነው እሺ
password ኡን ረስቼ ነበር register ለማድረግ ማለት ነው።
እሺ register ለማድረግ እም።
ነው login ለማድረግ?
login ለማለትም እምቢ አለኝ እንዴት ላድርግ?
password ረስተው?
እም።
እሺ ስልክ ቁጥርዎን ካስገቡ በኋላ forget password የምትል አለች ከስር
እሺ በሷ ያነሳልኝ።
ፎርጌት ፓስወርድ አድርገው ይሞክሩት።
እሺ እሺ